ሄሎ
ሄሎ
ሰላም፣ እንዴት ዋልክ?
ሰላም ነው እናት?
እግዚአብሔር ይመስገን። እንዴት ዋልክ?
ደህና ደህና። እንዴት ነሽ?
አለን፣ እግዚአብሔር ይመስገን።
ለመመዝገብ ፈልጌ ነበረ።
እሺ፣ እሺ፣ ይቻላል። ስም ልቀበል።
ምናልሽ
ስሞትን ማለበት
እኔ ሲሳይ ይባላል።
ምናሉኝ? ይቅርታ፣
ሲሳይ ሲሳይ ሲሳይ ማን?
ሲሳይ ጥሩ ይባላል።
ሲሳይ ማን?
ጥሩ ጥሩ
ድምፆ ትርቁኛል። አቶ ሲሳይ
ጥሩ ሲሳይ ቅሩብ ክሩብ፣
አ፣ ጥሩብ
ክሩብ።
ኧረ አፋረኛ ረግሽው እናትዬ።
ኧረ መጽሐፍ ቅዱስ ስም ነው። አራት ያንቺ ልጅ እሺ፣ ክሩብ ነው
ምናልሽኝ?
የአባት ስም። በጣም ይቅርታ።
አሩ
ሄሎ ሄሎ
አይሰማም?